hello ቴሌብር ስፖርት ነው የምንለው።
እንትን account ነበረኝ በ- በሌላ ስልክ ማለት ነው።
እሺ ከዛ wallet ኡ እንትን ተዘግቷል፣ አይሰራም ምንም እንትን bet ሳረግ እምቢ ይላል፣ የተ- አይታይም balance ኡ።
ቴሌግራም ላይ screenshot አድርገው ይላኩልን ማለት የቱን
እ፣ በዚህ ነው ቴሌግራም account ኣችን።
website ኡ ላይ ጥያቄ ምልክት አለ፣ እሱ ላይ ያገኙታል። ቴሌግራም account ኣችን
ኦኬ፣ ቴንኪዩ።
እሺ እሺ